የሆነ process ላይ ነን። እስካሁን ሀሪፍ ሀሪፍ ላይ ላይ እንትን withdrawal አድርግተን
መቼ ነበር? ከዚህ በፊት እኛ ጋር ደውሎ አመልክተዋል።
አዋ በ screenshot ላክ ላኩ ተብለን በቃ ላከን። እንደገና ደግሞ አልተ- ሰማውታል።
አዎ እስካሁን process ላይ ነው። ብሩ ሶስት መቶ ሀምሳ ብር ነበር።
እሺ፣ በዚህ ስልክ ቁጥር ነበር ያስመዘገቡት ደንበኛችን
አ- አዎ በደወሉበት። አሁን እሺ፣ ስሞትን ማን ልበል?
እ ስሞትን ማን ልበል?
ኢብራሂም ቤት እሺ፣ system ላይ ያየሁሎት ነው። አሁን አዎ።
እዚህ ጋር እንደሚያሳየኝ ከዚህ በፊት ሪፖርት አድርገው እንደነበረ እና የጠቀሱትን ብር ከላኩ screenshot ጋር ተደርጎ ለ technical ለ technical team ኦች ሪፖርት ተደርጓል ለሚሰሩት ክፍሎች ማለት ነው። ስለዚህ ሲስተካከል ትንሽ ይጠብቁ።
እሺ እባክዎ እንትን አድርጉልና
እሺ ደንበኛችን ያው ሀሳቡን አስተያየቶትን እና እኛም እናስተላልፋለን። ደግሞ እንደደወሉን ጭምር እንናገራለን።
እሺ እናመሰግናለን።
እሺ ሌላ ጥያቄ ያሉት
አይ
ስለደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።
እሺ እናመሰግናለን።